ఎలా స ይቻላል። እንደዚህ የቢሮ ነገር ምናምን ሲሆን እኮ ቆየሽ
ይቆያል።
ማለት ከየት ነው የተደወለልኝ እያልሽ እያሰብሽ?
አ
አይ ከዚሁ ነው ከአዲስ አበባ።
ይኸውም ብዬ ነው።
ከምን ከላክ ባህ ነግረኪ እ ከነግረኪ ምን ነቲ ነቲ ከማይ ማለት ነው እሺ ንምንታይ ሳም ንኮተራ ኣኽዋዝ ማሚያ ከምቲ ነገርኩ እዩ ንዕኡ እ?
ን- ከምቲ- ከምቲ ድበልኩ ከምቲ ድነገርኩ እዩ
ቆይ ቆይ ሄሎ አይ እ ወዲእኺ
ሄሎ ሄሎ ኣለ አይሰማም ናይ ነጋዴ ነገር እ
እ ሄሎ እ ድምፅህ እኮ